ተባኮምለ
ትናንት ያሸነፍኩት ኬን ነበረ።
ጤና ይስጥልኝ አሁን- ተባኮምለዳው
አይ ትናንት ያሸነፍኩት ትኬት ነበረ እሺ፣ አልገባሎትም።
ዊዝዱ አላርጌው እስካሁን አልገባም። አዎ እሺ፣ ከትራንዛክሽን ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
እንኳን ቴሌግራም ስልክ አሁን ተቀብያችሁ ነበረ እሺ፣ እና ሴቭ አድርጌው ኢንቫይት ነው ገና የሚለው ስልክ ቁጡ ገና
በዚህ ነው ቴሌግራሙት።
የእኔ በዚህ ነው። አዎ እ
አንድ ጊዜ ሌላ?
ጠብቁ ደንበኛ።
እሺ እሺ ሀይ ብዬታለሁ፣ አይ ባልኩበት ይላኩ።
እ እ አሃ እሺ ሀይ እሺ ብዬታለሁ፣ አይ ባልኩበት ይላኩ።
እሺ